ጤና ይስጥልኝ ሁሉ ስፖርት
አብሮ ይስጥልን ምን ልርዳዎት?
ሁሉ ስፖርት አዎ
deposit transaction እንትኑ አይመጣ አልመጣልኝም ቦታው
deposit አዎ ቴሌብር እየሰራ አይደለም።
አዎ አዎ ሌላ ሰጥዎትና በዛ deposit ማድረግ ይችላሉ። ስልክ ሰጥዎትና በዛ deposit ማድረግ ይችላሉ።
እሺ እሺ
ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት
ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት
ፍትሀ አምላክ ማርዬ ነው የሚለው
አሀ ፍትሀ አምላክ ማርዬ ስሙ።
ቲቱ
የ account ኡ ባለቤት ስም ፍትህ አምላክ
እሺ እሺ እና ደረሰኙን ደግሞ ቴሌግራም ላይ የሚልኩልን የደ- ያስገቡትን ደረሰኝ ቴሌግራም account ኣችን ያውቁታል።
አዎ እንትን ጠይቄ ከዚህ አሁን ይሄ ስልክ የተሰጠኝ ከዛ ላይ ነው። እንትን message ላኩና እዚህ ላይ ደውልኝ።
በቃ እዛ ላይ ይላኩበት ማለት ነው።
እሺ እሺ